hello
hello
አቤት።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ለመኪና ኪራይ ማወቅ ፈልጌ ነበር።
መኪና ኪራይ ላይ አንሰራም አባት። መኪና የሚያከራዩ ድርጅቶችን ከፈለጉ ልስጦት።
እሺ
ABC Trading የሚባል አለ የመኪና